ጤና ይስጥልኝ Best Bet
Hello ጤና ይስጥልኝ Best Bet
እሄዳለሁ እንትን የአት game ነበር የምን game ነበር?
የአት
የአቴ
አዎ ዘ- ውቤ ዘጠና አምስት ማለት አዲግራት Okay እሺ አታክልቲ
አዎ የሆነ block ተደርጓል game ኡ
እንዴት እየሰራ አይደለም?
አዎ አይ- አይሰራም ምን ማለት እንትን ነው እ፣ sales limit ምናምን አይደለም አይደለ?
አዎ እንትን ነው cashier ኡ አልሰራልኝ ማለቴ block ተደርጓል እሺ አንዴ ጠብቀኝ ቆይ እስቲ እሺ እሺ እሺ
ሄሎ
ሄሎ አቤት እሺ አንዴ supervisor ኡን አውራው እሺ hello ምን አልከኝ አልሰማም አታክልት ግን ይሄን ሰላም ነው።
አቤት እየሰማሁ ነው አሁን እሺ shop ኦቹ locked ተደርገዋል። ፋይናንስ አናግራቸውና እ፣ ያለብህን ብር ና ናይገስ ብር ነው የሚሆነው። ምክንያቱም ያው አናግራቸውና እነሱ ይከፍቱልሃል። እሺ
ታዲያ እሺ በቃ እሺ ምን ነው እሺ እሺ በቃ ላናግረው አቴ አይደለሁም እኔ እ አቴ አይደለሁም እኔ ሰራተኛው ነኝ Okay አይ አታክልት አንተ ሰራተኛ ከሆንክ አታ- አታክልት ና አናግረው። እሺ እሺ በቃ ላናግረው እሺ እሺ እሺ እሺ